ሄሎ ሄሎ ጤና ይስጥልን።
ጤና ይስጥልኝ ሀሚድ ነኝ መላው።
Okay፣ አ- አ- አሁን አሁን ደውዬ ነበረ።
እሺ ማን ልበል ስምህን?
Okay እንትን ነው ትኬት ቆርጬ
Okay አ
አሁን ቅርብ ጊዜ ደውዬ ነበር። እንትን አንድ ጨዋ- አንድ ጨዋታ void ሆኖብኝ አንድ ጨዋታ ደግሞ እንትን postponed ነው ማለት ነው። አንድ ጨዋታ ተሸንፌ Okay cashier code ኡ ሰባ ሰባት ነው መጨረሻው።
አይ ደ- ልስጥህ አሁን ማለት ያንኛውን ልሰተኛል እሺ ንገረኝ አሸሪፍ ኮድ ካሸር ኮዱ አስራ አራት ንገረኝ። እሺ አስራ አራት አስራ ስምንት እሺ
ሰማንያ ስድስት ዜሮ ሰባት
እሺ እንደገና ሌ- ሌላም አለ።
እሺ ይሄኛው ሀያ አምስት ብር ተመላሽ አለው።
ይሄኛው ሀያ አምስት አለው አ ራሱ እሺ፣ ላይ ሌላ- መደብክበት። እሺ ሌላ እሺ።
ንገረኝ።
አስራ አራት አስራ ስምንት እሺ
ሰማንያ ስድስት እሺ
ሰላሳ ስድስት
እሺ ይሄ ደግሞ መቶ ብር አለ ማለት ነው። በአራት መቶ percent ነው የተባዛለ።
እሺ
እሺ መልካም እሺ